Bueno. ኤሌክትሪክ ዋሽንግተን
እንትን ነበር ከየካቲት ሆስፒታል ነው የምደውልልሽ።
እሺ
አንድ ታካሚ ነበረን እና ሶስት እንትኖች መሰራት የምንፈልገው imaging ኦች አሉ እሺ
አል- አላችሁ ነው። የመጀመሪያው ምንድን ምንድን ናቸው?
chest CT angiography፣ እሺ
Doppler leg Doppler ultrasound የ vein ማለት ነው እ እና brain MRI
አዎ እ፣ ultrasound ultrasound ብቻ check ላድርግልኝ የማራዩ ና ታውቃለ
Okay። የ chest CT ው አላችሁ እሱ አለ ነው
Okay። እና discount ይኖራችኋል?
discount የሚኖር አይመስለኝም። maybe ሌላ ቁጥር እሰጥሃለሁ፣ contact ታደርጋለህ።
እስኪ ብታረጊልኝ ደስ ይለኛል።
እሺ ቁጥር ልስጥህና ሙሉ መረጃ እነሱን ታገኛለህ። ቁጥር ልስጥህ።
Okay እሺ እሺ
ዜሮ ዘጠኝ ሰማንያ ዘጠኝ
ሰማንያ ዘጠኝ ሀያ ሁለት
ሁለት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ዶክተር ሀረግ ትባላለች። ሙሉ መረጃ እሷ ጋር እናገኛለን።
እሺ እሺ thank you። አምቡላንስ service ም ትሰጣላችሁ?
አዎ፣ አዎ።
የሚፈልጉ ናቸው።
አዎ።
እሺ thank you